hello hello
አቤት አቤት ይሰማል። ምን ነገር ይሰማል አይደለ? አይ ከቫሞስ ላይ ቆ- በ- ወደ ቴሌ ብር ልኬ ነበር ብር።
እሺ፣ የ- በቻፓ ነው
አዎ በቻፓ
እ፣ ግን ቻፓ ላይ
እ፣ እ፣ ወጪ እ፣ ማድረግ አይቻልም። ቫሞስ ላይ- ቫሞስ ላይ በቻፓ ወጪ ማድረግ አይቻልም።
so በቻፓ እኮ ቴሌ ብር ላይ ነው withdraw ያደረኩት ብሩን ቆርጣል ብሩ ሄደ።
available አይደለም ነው ሌላ አማራጭ ተጠቀሙት። ሌላ አማራጭ እንጂ የተጠቀሙት የቻፓ option available አይደለም። በቫሞስ ላይ ሊያደርግሎት አይችልም።
ቆርጧል ግን ብሩ ሄደ ብሩን እኮ አዎ እስቲ እነሱን ደውሎ የጠይቋቸው እንጂ በቻፓ አይደለም ያ- ያነኩት በእርግጠኝነት ለምን እየሰራ አይደለም።
ኧረ ግድ የለሽም አዎ፣ ራሴ check እያየሁት አድርጌ ልደውል። የእነሱ ስልክ ትሰጭኛለሽ?
ዜሮ ዘጠኝ ሰባ አራት
ዜሮ ዘጠኝ ሰባ አራት ሰላሳ አራት ሰላሳ አራት አርባ አራት አርባ አራት አርባ አራት አርባ አራት አዎ
እሺ በ- በምን available ሆኖ ያለው አሁን? እሺ ለ information እኛ የቻፓ የለም ብቻችን ነው የምናውቀው። ሌሎቹ ያሉት ኦፕሽኖች አላውቅም። ወይ shop ላይ ሄዳችሁ የምትቀበሉትም ከሆነ check ያድርጉትና ይንገሩን። እናመሰግናለን።